Ay, Hello.
mira.
ሄሎ ሰላም አለን አለን እንደነ ጠፋ ምንድን ነው
አለው እሺ ያ ዋትሳፕ ላይ ኮሚኒኬት ያደርጋችሁ ልጅ ነኝ ከኮመርስ ይባል አግሪመንት የላኩትና የድርጅት ሌሰንሲ እና ሬጅስትሬሽን እና ቲን ነምበር ልካለሁ
ኦኬ እሺ ውሉ ልካል አሀ እንዳለ ልካው እና አትነስም በስልክ ዋትሳፕ ላይ ደውዬ ነበረና አዎ አለ active አልነበርኩም check አደርገዋለሁ ገብቼ እና መንገድ ላይ አግሪመንት ነበርኩኝ እሺ agreement ደግሞ ላኩትና
እሺ እና ተፈራረሙ ወደ እኔ መልስልህ
እሺ እሺ
እሺ